ታዘዝ ሄሎ
ወይ እስቲ አንድ ከስተመር ስርንሰን ብሎኛል ይልኝ
ኦኬ ነበር ነው እሺ ሰባ አስራ ሰባት
ስም ማን ነው ተመስገን ስምህን ስም ተመስገን ተመስ- እሺ
አላነሳም ሌላው?
ብሎኛል ሌ- ሌላ ኦርደር ይዣለሁ
እኮ ካስተመር ስልክ አላነሳ ብሎ አይደል ተመስገን አ አ አ
ሰባ አስራ ሰባት ነው ያልከኛ አ
እሺ አሳውቅ ይላል አስር ደቂቃ ታገሰኝ እሺ እ፣ እንትን እ፣ or- ሌላ order ይዣለሁ እሱን ለ- እንትን ለ- እኮ ተረድቻለሁ ተመስገን ግን ትንሽ ታገሰኝ እኮ ምግቡን ይዤ ይዤው ልሂድና ያኛውን ከጨርሼ የሚመለስ ከሆነ እንግዲህ እኮ አዎ፣ እንደሚሆን እሱ አድርገኝ።
ያንተ ውሳኔ ነው ግን ይኸኛው customer ውን ስልክ ቢያነሳ ወይ ሌላ ስልክ ቢሰጥ ደውዬ ነው የምነግርህ ትንሽ ታገሰኝ እሺ እሺ ማነው ስምሽ hello
መሰረት ነኝ ከአስር ደቂቃ በኋላ መልሰህ ደውልልኝ ተመስገን ይሰማኛል